ጤና ይስጥልን ቤስት ቤት ቤቲ ነኝ ምን ልርዳዎ።
hello ሰላም ጤና ይስጥልን ቤስት ቤት hello hello
hello ሰላም ጤና ይስጥልን ቤስት ቤት አዎ። እና ትናንት ወዳ ውስድራ አድርጌ ነበረ።
ከትላንት ወዲያ አዎ
ስንት ብር
አስራ አንድ ሺ አምስት መቶ አርባ ሰባት ብር በዚህ ስልክ ነው?
አይል ነግርሽ እና አድርጌው ነበር ታውቃለሽ።
እሺ
እንትና withdraw ሲያደርገው ግን ብሩ አልገባም። በቃ fail ብሎ ወደ እኔም አልተመለሰም፣ አካውንትም አልገባም።
ወደ ቤ- ወደ አንተም አልገባም፣
አዎ፣ ወደዛ አዎ፣ ወደ አካውንቱም አልገባም።
አዎ።
እሺ መች ነበረ ነው ያልከኝ?
ትናንት ወዳ ትናንት ወዳ ቅዳሜ።
አዎ
እሺ ንገረኝ ስልኩን ልኩ አስራ አራት ዘጠና ዘጠኝ አስራ አራት ዘጠና ዘጠኝ ሰባ ሰባ ስምንት ዘጠኝ አስራ አራት ዘጠና ዘጠኝ ሰባት
ሰባ ሰባ ስምንት
አራት ዘጠና ዘጠኝ ሰባ ሰባ ስምንት አዎ እሺ አንዴ ጠብቀኝ። እሺ አስራ ሰባት ሺህ
አይ አስራ አንድ ሺህ ነው አስራ አንድ ሺህ አስራ አንድ ሺህ አምስት መቶ አርባ ሰባት
እሺ አስራ አንድ ሺህ አምስት መቶ
አርባ ሰባት confirm እኮ አልተደረገም ገና መሀመድ እ መሀዲ አህመድ ኤደን ነው አይደል?
አዎ አዎ አንድ ሺህ ሰላሳ ሶስት ሰላሳ ዘጠኝ ዜሮ ሁለት ሀምሳ አምስት ሁለት እ ልክ ነው?
እ እሺ ያው confirm አድርጌልሃለሁ ትንሽ ቆይቶ ይገባልሃል። እሺ እ confirm አድርጌልሃለሁ ትንሽ ቆይቶ ይገባልሃል። confirm ግን- ስላልተደረገ ነው ወጪ ስታረግ ማለት ነው። እኛ ጋር አዎ።
ደውለልን confirm እናደርግልሃለን።
አዎ እና fail ምናምን ብሎ ነበረ።
failed ያለው ማለት ነው መጀመሪያ ወጪ ያዘኸው የሌለህን ብር ስለሞከርከው ነው failed ያለክ።
እ እሺ
እሺ አሁን ወደ ንግድ ባንክ ይገባልሃል። ትንሽ ጠብቀው።
አሁን process ላይ ነው ማለት ነው።
አዎ
እሺ
እሺ